ሄሎ
አቤት ጤና ይስጥልኝ።
አብሮ ይስጥልን።
ምን ልታዘዝ?
አይ ቲኬት የሚል አለ ብዬ ነው። የምን ቲኬት ነው?
ትኬት ማለት የቴሌቪዥን የእድል ጨዋታ መጫወቻ ማለት ነው።
የምንድን?
የእድል የቴሌቪዥን okay።
መጫወቻ ነው።
በድረገጹ ነው የሚገባው?
ጎ- በሁለቱም መጠቀም ትችላለህ። በ USSD ም በድረገጹ
ኦኬ። በቴክስቱ ነው?
እ፣ ሊንኩን ተጭነህ ሊንኩን ተጭነህ ወደ ጌሙ ይመራል።
እሺ